hello ያየሽ አቤት ወይ ተረፈ አላነሳ አለኝ። እሳቸው አልገቡም ወይ በቴሌግራም ይልክላቸው ወይ በዋትሳፕ
ምኑን ይሄን የላካችሁትና
አሀ፣ በ hard እኮ ነው ያለኝ
ገባኝ። በ- ወይ በ- በ- በዋትሳፕ ይላክላቸው እሱ እ- እሺ እሺ ችግር የለም እ? ደውይለት ይሄን አላን እነግረዋለሁ
ደውይለትና ቶሎ መልስ ይንገረኝ ለእኔ
እሺ እና ወይንዬ እ።
እ፣ ለሰኞ መግቢያ አለ የሚዲያዎቹ
አ- አላካችሁልኝም እ?
አላካችሁም እስካሁን አለ ግን ለሰኞ ጧት ፖሊሶች ጋር ላስቀምጥልሽ እ?
ለሰኞ ጧት ገና ስም እየሰበሰብን ስለሆነ በየክልሎቹ በቃ ነገ ታምጣለህ።
ስለምገባ አዎ።
በፖሊስ እሺ ካሉኝ ገብቼ በበር ስር ልክተት፣ ካለዛ ግን በር ፖሊሶቹ ጋር ላስቀምጥ።
አያስገቡሽም ሰኞ ጧት ይዛችሁ ነው
አይ ምናልባት ነገ ፖሊስ- እኔ ፖሊሶቹ ጋር ላድርግ።
ላለኝ አሁን ሰኞ ስገባ በርጋ መግቢያ ተቀምጣ ምናምን ብዬ ማስታወሳለሁ። ያየ እሺ በቃ።
አላስታውስም